ሄሎ ሄሎ አቤት እሺ ሰላም ነኝ ይቅርታ ተቋርጦ ነው እሺ እሺ እሺ ምን ሆኖብክ ነው ያልከኝ ትኬት print ስለው ትኬቱ አልወጣ አብሮኝ
እሺ ወይ AnyDesk ላክልን እስኪ AnyDesk ልግባ አዎ ላክል ወይ ደግሞ የ IT ዎቹን ቁጥር ታውቀዋለህ
IT ዎቹ ማለት ስንት ቤቱ ሰማንያ ስምንት ቴሌግራማቸው እ
አ እሱ ላይ ጻፍላቸው ወይ ሰማንያ ስምንት ቤቱ ነው ሰማንያ ስምንት ሰማንያ አዎ።
ስምንት ምናምን እሺ
እሱ ላይ ጻፍላቸው እሺ፣ ቴንኪው።
እሺ መልካም